ሄሎ
ጤና ይስጥልኝ ኪሩቤል ሰላም።
ከ BGI ነበር ምደውልልህ።
እሺ እሺ
ብሌን ጮማ የሚል ነበረ ቤት ጠዋት የተመዘገበ
አባ የካባሪው ነው።
አዎ፣ እና አልመጡልን አልመጡም የጥገና ክፍሎች ነው የሚሉን። እዚህ ላይ ግን ተዘግቷል። ኢሊደር ላይ
check ላድርገው። አይ ግን ሄዶላቸዋል። ምናልባት ደውሎ ነበር አልመጣልኝም ብሎ ደውሎ ነበር ግን ባለሙያ ጋር ይውልናል ዛሬ አ።
ማንም አ፣ ማለት- ሳይመጣም አሉ።
check አድርጌ ልደውልሽ አንዴ ምናልባት እሺ inspection እሺ